ሄሎ ሄሎ ሄሎ ጤና ይስጥልኝ። ሄሎ ምን ልርዳው? ሄሎ
አቤት አቤት ምን ልርዳው?
አስር ብር
እሺ አስር ብር ተ- ተቆርጦበት ነው? አስር ብር ከካርዶ ላይ ተቆርጦበት ነው?
አዎ
እሺ የሚጫወቱት የተለያዩ ጨዋታዎች አሉ?
አሉ
ሄሎ
የሉ
እሺ አንዴ መስመር ላይ ጠብቁኝ። በዚህ ስልክ ነው የሚቆርጡቦት?
አዎ እሺ አንዴ መስመር ላይ ጠብቁኝ።
እሺ
እሺ አስር ብር የቆረጡቦት የቴሌዊን ደንበኛ ስለሆኑ ነው። የቴሌዊን የሚባል ጨዋታ አለና የዛ ደንበኛ ስለሆኑ ነው አስር ብር የቆረጠቦት።
እንዳለ የለም አልከኝ
ምን አሉኝ?